ጤና ይስጥልን ቤስት ቤት ቤቴን የምንረዳው አሁን ደውዬ ነበረ deposit ብዬ አልገባልኝም መልስ።
message ኡን ቴሌግራም ላይ ላክልና check እናድርግልህ።
እ በዚህ account ብለሽኝ ያው process ላይ ነው ብለሽኝ ነበረ።
deposit ነው አይደለ?
አዎ deposit ነው ከየት ነው ያደረግከው?
ቻፓ ከቴሌብር ነው ከሲቢኢ ብር?
ቴሌብር
ስለዚህ ከቴሌብር ተቀናሽ መሆኑን የሚልክልህ message አለ አይደል?
አዎ የቤስት ቤት support team የሚለው አ- እንትን ላይ ላክልንና check ላድርግልህ። ከቤስት ቤት አዎ፣ ስልክ ቁጥር ቴሌግራም ቴሌግራም የለኝማ።
message ኡ ያስፈልገኛል። ለቻፓ አሳውቀን እነሱ approve ሲያደርጉልህ ነው የሚገባልህ።
እኮ positive በምን ልላክ ነው?
ያስቸገረ ስለሆነ እኔ እንጃ ቢሆነ በጓደኛ ስልክ በምታገኘው ስልክ ቴሌግራም ላይ ላከው?
አዎ
እሺ እሺ